ጤና ይስጥልኝ ሁሉ ስፖርት እባክዎ የምትወደው
አሁን ደውዬ ነበርና በቴሌግራም screenshot አድርጌ በቴሌግራም ምናምን ልኬያለሁ።
እሺ እሺ ምን ነበረ?
ሁሉ ስፖርት ከቴሌ ብር ወደ ሁሉ ስፖርት ለማስተላለፍ ነበርና ዝርዝሩ ላይ እየመጣ ማነው የሚለው አይደለም።
ስምዎት?
አቤል አረጋይ
የቴሌግራም ስምዎት ማን ነው?
የቴሌግራም ፋኑኤል
ፋኑኤል። እሺ እዛው ቴሌግራም ላይ እናውራታለን። እሺ
እሺ አሁን ስ- ቶሎ ብለው ይላኩልኝ።
ሲልክሎት እዛው መልስ ስለምንሰጡት በትዕግስት ይጠብቁን።
እሺ እሺ መልካም ቀን።